ቴሌግራም ላይ ልኬልሻለሁ void number ኤን እና ትራንስ withdraw ያረኩት ብር ስላልገባ check አድርጊልኝ please።
እሺ ልከሽልናል?
አዎ ልክ ያለው እሺ ማን ልበል? ይቅርታ ቤተልሔም ማርቆስ።
እሺ እናየዋለን። እሺ ቴሌግራም ላይ ልከሽልናል? አ አሁን ዳ- ቴሌግራም ላይ ልክ ያለው የበ- የቴሌግራም ስምሽ ነው ቤተልሔም ማርቆስ?
አይ ስ- ቤተ የቴሌግራም ስሜማ እንደ ሰው አይደለም እግዚአብሔር ነው የሚለው።
እሺ እናየዋለን። እሺ እ ቁጥሬንም ልክ ያለኝ please እርጂ። ለምን የበቀደሙ ስድስት መቶ የማታውም አንድ ሺ account ላይ አልገባም።
እሺ withdraw አድርገሽ ነው?
አዎ withdraw አድርጌ account ኤ ላይ አልገባም።
እሺ የመቼ ነው? ይቅርታ ቀኑን ትነግሪኛለሽ?
አንደኛው የትላንትና ነው እሺ።
ማታ ማለት ነው ሊነጋ ወደ እሺ።
አንደኛው ደግሞ በ ቆይ ልንገርሽ ቴሌግራም ላይ ያለ አንደኛው ደግሞ እሺ በ በዘጠኝ
እሺ ዘጠኝ October ማለት ነው።
አዎ October ዘጠኝ እሺ ስንት ስንት ብር ነው? የ October አስር ሌላም አለ?
ሁለት ጊዜ ስለሞከርኩት double double ሆኗል፣ ግን አልገባም።
እሺ ስንት ስንት ብር ነው?
አንዱ ስድስት መቶ ነው፣ አንዱ አንድ ሺ ነው።
እሺ የትላንትናው የትናንትናው አንድ ሺ የትላንትናው አንድ ሺ ነው። የ October ዘጠኙ ደግሞ ስድስት መቶ ነው።
እሺ እሺ እናየዋለን። እሺ እናሳውቅሻለን ቴሌግራም ላይ።
እሺ እሺ መልካም ምሽት። እ፣ እስኩ ፈጣሪ እንደ ሰው አይደለም ምናምን የሚለው